አላውቅም። ሰማሽ ወይ ታይታ መወደዷ አሄሄ ምነው ለሱ አይከብድም ታይታ መወደዷ ምነው ለሱ አይከብድም አንቺ የምንኳ ኮለል በይ ኮለል በይ ኮለል በይ አካሌ ኮለል በይ ኮለል በይ ኮለል በይ አካሌ ተጓዡን ይመርጣል አቤሄ መንገደኛ መሌ ተጓዡን ይመርጣል አቤሄ መንገደኛ መሌ ጎርደድ በይ ጎርደድ በይ ጎርደድ በይ በደጁ አለፍ በይ አለፍ በይ አለፍ በይ በደጁ እንደ አባይ ምንጭ ውሃ አንቺ ልጅ እንዲያንደ ወራጁ እንደ አባይ ምንጭ ውሃ አጌጌ እንዲያንደ ወራጁ አንቺ የምን ይባል አንቺ ምን ይባል ኧረ አንቺ ልጅ ምን ይባል ሸክዬ ምን ይባል እንደ ልባ ይገኝ ከሰው ቤት ያለቃት አንቺዬ ምን ይባል እንደ ልባ ይገኝ ከሰው ቤት ያለቃት አንቺዬ ምን ይባል እህህ የሰው ናት የሰው ናት አሄ የሰው ናት ይላሉ እግግ በሰው መወደዷል አሄ ላይከራከሉ እግግ እንደማልወስናት አሄ እያወቀው ሆዴ አሄ ለሰው የማትራራ እሺ ገዳይ መውደዴ ለሰው የማትራራ ሺ ገዳይ መውደዴ አንቺዬ ምን ይብቃል ኮለል በይ ኮለል በይ ኮለል በይ አካሌ ኮለል በይ ኮለል በይ ኮለል በይ አካሌ ተጓዡን ይመርጣል አቤጌ መንገደኛ መሌ ተጓዡን ይመርጣል አቤጌ መንገደኛ መሌ ጎርደድ በይ ጎርደድ በይ ጎርደድ በይ በደጁ አለፍ በይ አለፍ በይ አለፍ በይ በደጁ እንደ አባይ ምንጭ ውሃ አካሌ እንዲያ እንደ ወራጁ እንደ አባይ ምንጭ ውሃ አጌጌ እንዲያ እንደ ወራጁ አንቺዬ ምን ይብቃኝ ሸቅዬ ምን ይብቃኝ ኧረ አንቺ ልጅ ምን ይብቃኝ ተክዬ ምን ይብቃኝ እንደ ልባ ይገኝ ከሰው ቤት ያለቃ አንቺዬ ምን ይብቃኝ እንደ ልባ ይገኝ ከሰው ቤት ያለቃ አንቺዬ ምን ይብቃኝ እህህ ሄዳችሁን ቅሯት አሄሄ ጥሯትና ትምጣ እህህ ቆስሎ ካል እያየች አሄሄ እምቢ ካቋ ይውጣ አሄሄ ትቅለበለባለች እህህ እሷ ጭምቱና አሄሄ ለአንድማ ተገኘች ያቺ ልጅ ባስር ተለምና በአስር ተለምና አንቺ የምኒካ ለአንድም አልተገኘች በአስር ተለምና አንቺ የምኒካ ብርቱናት ብርቱናት የሚሏን ለምን ነው? ብርቱናት ብርቱናት የሚሏን ለምን ነው? ከአንዱ ስፍራ መርጋት አሄጌ ልቧ እየተሳነው ከአንዱ ስፍራ መርጋት አሄጌ ልቧ እየተሳነው ሺ ገዳይ ስትመጣ የልምዷን ደርድራ ሺ ገዳይ ስትመጣ የልምዷን ደርድራ ያንቺው ነው ብላችሁ አሄጌ አስጥሉኝ አደራ ያንቺው ነው ብላችሁ አሃሃ አስጥሉኝ አደራ ኮለል በይ ኮለል በይ ኮለል በይ አካሌ ኮለል በይ ኮለል በይ ኮለል በይ አካሌ ተጓዡን ይመ